connected in which way studies though?
ኤፍሬም ተወዶ አረካ ነኝ እና እ
ኤፍሬም ተወዶ አረካ ነኝ እና ኤፍሬም
እንዴት ነህ?
ሰላም ነው።
እግዚአብሔር ይመስገን ሰላም ነው።
ሰላም ነው።
እ ብሩኬ አለ እንዴ?
አዎ አለ።
እስቲ ማገናኘት።
ብሩኬ- አ ብሩክ ይፈልጋል ወይ አገናኝ ይህ አንድነት ይባላል። አንድ ሺ አም- አምስት ሺ ሰላሳ አንድ ነው። አንኳ ያሉሽ አንኳ ነው ነው ሁሉ ማዘሪያ አረ- አረካቴ ነው ሁሉ ማዘሪያ ነው። አረካቴ ለስድስት አይደል? የስድስት ላይ ነው።
ሰዓት እየሰራ አይደለም መሰለኝ ምናምን እያለ ነው። እስኪ አውሩት።
ሄሎ ሄሎ ወዬ፣ ወይ ብሩኬ እንዴት አደርክ?
ሙክሽ እንዴት ነሽ?
አሎ ብራዘር እንዴት ነህ?
አለን። ምን ልታዘዝሽ?
እ የትላንት ያልኩን የለም ያኛውን እ የመኪናውን
እ፣
አሁን ሂሳብ እየሰበሰብኩ ነውና እሱን እንደጨረስኩኝ እንትን አለ
okay እ፣ ሂሳብ ርክክብ አደረግክ ሁሉንም?
አ- አሁን እ፣ እ፣ እየጨረስኩ ነው። ጨርሼ ለአንተ እደውልልሃለሁ።
እሺ ከዛ እንጨርሳለን።
በቃ ፋይሉን እልክልና እሱን download አድርገህ እንትን ትለኝ።
ችግር የለውም። እሺ ጨራርሼ ልደውልልህ free ሲሆን።
እሺ፣ እሺ።
እሺ፣ እሺ ብሩኬ